ሄሎ ጤና ይስጥልኝ ከቢጂአይ ኢትዮጵያ ነበር የምደውልልዎት።
ሄሎ ሄሎ ሰላም ጤና ይስጥልኝ
አብሮ ይስጥልን አብሮ ይስጥልን።
ከቢጂአይ ነበር የምደውልልዎት።
እሺ ይቅርታ አሁን ሀቫና ሆት- ላውንጅ የሚል አስመዝግበውን ነበረ ጽዳት አ ፈልገው አ ስልክ ቁጥራቸውን ይደግሙልናል? ይቅርታ
እሺ እ እሺ ዜ ዜ ወይኔ በቃ አንድ ወይ መልሼ ልደውል እማ እሺ ይቻላል። እሺ ከይቅርታ እሺ ጋር እሺ እሺ